ሄሎ ሄሎ ጤና ይስጥልኝ።
እግዚአብሔር ይመስገን።
ከቺፕቺፕ ነበር የምደውልሎት።
እሺ እሺ።
order አድርገው ነበር አይደል?
አዎ ዛሬ የሚመጣው አዎ እሺ። ሽንኩርት ዛሬ መላክ አንችልም፣ የራሱ እጥረት ስላጋጠመን ለነገ ልንልክሎት ነበረ ከይቅርታ ጋር።
በቃ እኔ ደግሞ ሹፌሩን እንዴት ይዘህ አልመጣም ምናምን እያልኩት ነበረ አዎ ይቅርታ።
እና ደግሞ ሌላም ካቤጅ እና አቮካዶ ማዝዤ ነበረ እና ዛሬ አንድ የሚመጣ ነው።
ለዛሬ የሚመጣ ነበረ። አዎ ኦኬ። ስለዚህ ካሮቱን ዋይት ካቤጁ አላመጡም።
ዋይት ካቤጁ እና አቮካዶ ኮንፎርሜሽን ነበሩ አልመጣልኝም ነበረ እሺ። አዎ ኦኬ። አዎ አክሰፕት ስላልተባለ ነው ስላልተባለ ይመስለኛል።
ሊሆን ይችላል።
ማታ ነው የሞላሉት ግሩፑ።
በሞልቷል። አዎ ማ- እንደዛ ነው ግሩፕ የሞላ አዎ፣ ወደ ለዛ ማታ ነው።
ነው ዛሬ ያልመጣሉት አክሰፕት ያልተባለው። ማታ በቃ ላይ ሲሞላ ለተነጎዲያ ስለሚሆን ነው፣ ይቅርታ በጣም Okay፣ ስለዚህ ከሱ ሰኞ ነው ጋር የሚደርሰኝ አንድ ማለት ላይ ነው።
ይመጣል። አይ ነገ ይመጣሉታል።
ነገ ይመጣል።
አዎ በቃ አሪፍ ነው። በቃ እሺ፣ እና የት አንድ ላይ ነበር እንዲመጣልን location? ይመጣል፣ አንድ ላይ ነው ይመጣል።
ይህ ከአባዶ ነው አባዶ አስራ የካባዶ ሶስት እሺ፣ እሺ፣ ይቅርታ አስራ በጣም ሶስት ነገ የሚባል እንልካለን።
ችግር የለም። እሺ እሺ፣ መልካም እሺ ቀን።
እሺ ቻው።